የደወሉት ከአክሱም ድርሰው
ሄሎ ሄሎ ጤና ይስጥልኝ።
እንድና ደት ዋላችሁ? ባይ በቀደም የሆነ ስራ ተመዝግባ ነበር የሆነች ሳምንት ዕለት እሺ ሄሎ አለ ስልክ ስለጠፋባት ስልክ ለመቀየር ነበረ።
ስልኳን ሊሰጡኝ ይችላሉ?
አ በዚህ ስልክ በእኔ አሁን በደወልኩበት ስልክ በእኔ በዚህ ስልክ ነው በቋሚነት የምትገኘው?
አዎ በዚህ ስለሆነ የምትገኘው ያኛው ስለጠፋ በ- በዚህ እንድታደርጉላት ነው።
እሺ የቀድሞ ስልኳን ይስጡኝ።
ዜሮ ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ
አስራ አንድ አስራ አንድ
አርባ ዘጠኝ አርባ ዘጠኝ ዜሮ ዜሮ ዜሮ ዜሮ ዜሮ ዘጠኝ ሀያ ዘጠኝ አስራ አንድ አርባ ዘጠኝ ዜሮ ዜሮ እሺ።
አለም ነገር አለም ነጋሽ አለም ነጋሽ
ማን ነው? ሰላም ማለት ነው። ሰላም ነገር ሰላም ነጋሽ። እሺ እሺ ቁጥሯን ቀይርላታለን። እናመሰግናለን ስለደወለው።